Hello ጤና ይስጥልኝ ቃል ኬሚስትሪ ቤት ምን ልርዳው?
አብሮ ይስጥልን ብርሃን ነኝ ካላማጣ። እንትን እሺ።
technician እነዚህ IT ዎቹን ማግኘት ፈልጌ ነበር። በምን ላግኛቸው? ቴሌግራም ስጽፍላቸውም አይመልሱልኝም እና አዎ አንድ የሚስተካከል ነገር አለኝ እና እሺ፣ አንዴ መስመር ላይ ጠብቁኝ። እሺ።
እሺ
Hello
ወይ እሺ፣ ይመልሱልሃል። እዛው ላይ ጠ- ትንሽ ጠብቃቸው።
እም፣ ዘገዩብኝ። እሺ እሺ፣ መልካም ዘገዩብኝ ግን ዙሮ እኮ እና አሳውቀናቸዋል። ይመልሱልሃል። አንዴ እሺ።
እሺ፣ መልካም